ኪሎ ላይችልቤት ላይ ብር ድሮ አድርጌ ነበር።
ዛሬ ነው አዎ በዚህ ቁጥር አዎ እሺ፣ አንዴ ቼክ አድርግልኝ። መስመር ላይ ጠብቀኝ።
እሺ
ስንት ብር ነው?
አንድ ሺ
አብዲ አይደለ?
አዎ እሺ፣ processing ላይ ነው። እሺ አብዲ፣ ትንሽ ጠብቅ፣ ይገባልሃል።
እሺ እሺ thank you እሺ፣ እሺ፣ መልካም ቀን። እሺ